ፊልክስዩስ ተስዕሎ ሰባ አራት ይቤሉ አሃው ይቤ አሃዱ እምአእሩግ እስመ ዘኢያፈቅር ኩሎ አሃወ በእሪና አሃቲ አላ ይፈልጥ አሃደ አሃዱ ይፈጸመ አዲሁ ከአእሩግ ከአረጋውያን አንዱ ከአእሩግ አሃዱ ይቤ አንዱን ካንዱ ይለያያል እንጂ አሃውን ሁሉ አንድ አድርጎ አስተካክሎ የማይወድ ገና ከፍጹምነት ያልደረሰ ወጣኒ ነው አለ። ይህ እንደምን ነው? ወጣኒ ነው አለ። ይህ እንደምን ነው? ይቤ መተርጉም ይተረጎም ከመ ያፈቅር ውእቱ ሂሩተ ለኩሉ ለሁሉ በጎ መስራት እንደሆነ ያስረዳል። በጎ ይሰራ ዘንድ መውደድ ነው። ወያፍቅር ጻድቃነ ወይትፈሳህ ሎሙ በእንተ ጽድቆሙ ጻድቃንን እንዲወድ በበጎ ስራቸው ደስ እንዲለው መሆን ነው። ወይስአሎ ለእግዚአብሔር በእንተ ኃጣንሂ ከመ ይድሃኑ ስለ ኃጣንም ከኃጢአት ከፍዳ ይድኑ ዘንድ እግዚአብሔርን እንዲለምነው። ወይሕዝን በእከዮሙ ክፉ ስለሰሩ እንዲያዝንላቸው መሆን ነው። ወይምሐኮሙ ለድኩማን ወለአብዳን ወይሕመም ምስሌሆሙ ላላዋቆች እንዲያዝንላቸው እንዲራራላቸው መሆን ነው። ወይስራኤል ለላሂሰሙ ሎቱ የበደሉትንም ይቅር እንዲላቸው መሆን ነው። ወይፍቅድ ረባሆሙ መጠቀማቸውንም እንዲወድ መሆን ነው። ወያዕብዮሙ ለሁሎሙ እምነፍሱ ወያክብሮሙ ሁሉን ከራሱ አብልጦ ማክበር መውደድ ነው። እስመ እሙንቱ መልክዐ እግዚአብሔር አክባሪት ለኩሎሙ ሰብእ ሁሉን የምታከብር መልክዐ እግዚአብሔር አለባቸውና አንድም ሁሉን በምታከብር በአርአያ እግዚአብሔር ተፈጥረዋልና። ወይፈልጥ ማእከለ ዝኩ ጻድቅ ወኃጥእ በጻድቅና በኃጥእ መካከል አይለያይም። አንድም ማእከለ ዝኩ ብለህ ጻድቀ ወኃጥአ በዚህ መካከል እገሌ ጻድቅ እገሌ ኃጥእ ነው ብሎ አይለያይም። አንድም ማእከለ ብለህ ዝኩ ማእከለ ብለህ ዝኩ እንዲህ ያለ ሰው በመካከል ሁኖ ጻድቅና ኃጥእ አይለይም። ወኢያፈቅር ለንጹሕ ወይወድሶ ንጹሑን ንጹሕ ነው ብሎ አይወደውም አያከብረውም። ወይጸል ኃጥአ ወይሜንኖ ኃጥኡንም ኃጥእ ነው ብሎ አይጠላውም አይንቀውም። ወበዚህ ይትፌጸም ናእሌሁ ዘጽሑፍ አልቦ ውስተ ልበ ፍጹማን ፍልጠት ማእከለ አይሁዳዊ ወሀገሪታዊ ወገብር ወአግአዚ አላ ኩሉ ሰብእ ለክርስቶስ ይገንዩ። በዚህ ባለመለያየቱ እንዲህ ተብሎ የተነገረው ቃል በእርሱ ይፈጸማል።